ጤና ይስጥልን።
hello ጤና ይስጥልን።
አብሮ ስልን
ምን ልርዳዎት?
መኪና ዶልፊን ፈልጌ ነበር።
አለን
እ?
አለን ዶልፊን ዶልፊን አይናማ
አለን ሶስት ነጥብ ሶስት ሁለት ሺህ ሰባት እ? ሁለት ሺህ ሰባት ሁለት ሺህ ሰባት አለን ሶስት ነጥብ ሶስት ሶስት ነጥብ ሶስት አዎ
እሺ D4D ሳ
D4D ሁለት ሺህ ስድስት አለን ሁለት ነጥብ ስድስት ሁለት ነጥብ ስድስት አዎ ታርጋ የለጠፈ ነው ያለጠ የለጠፈ ነው እንጂ የለጠፈ
አዎ ታርጋማ የለጠፈ ነው በዚህ ዋጋ እሺ ሁለት በር ነው
አን አዎ አዎ
እም፣ በቃ እሺ መጥቻለሁ። ከጅማ የምደውልልሽ መጥቻለሁ።
ሲመጡ ይደውሉልን መኪናው ተሽጦ እንዳይሆን እሺ እደውልልሻለሁ።